ጤናይስጥልኝ ቦኮ ነው
deposit ለማድረግ በቴሌ ብር deposit አላስደርግ ብሎና ምንድን ነው?
አዎ ትንሽ technical የሆነ ችግር ገጥሞን ነው። hello CBE ብር CBE ብርና ቴሌ ብር አዎ ትንሽ technical የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት ማስገባት ይችላሉ።
እንዴት እስኪ deposit ነው የፈለጉት አይደል? ቁጥር እነግሮታለሁ። በምነግሮት ቁጥር deposit ያደርጉና ደረሰኙን በቴሌግራም ይልኩልናል። ቁጥር የያዙ
እሺ ነገር ነሽ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
እሺ ፍትሐ አምላክ ማርጌ
ታምላክ ማርጌ ወደዚህ ያስገቡና ከዛ ደረሰኙን በቴሌግራም ይልኩልናል።
ወደዚህ ቴሌ ብር account ነው ወደ ስልክ ቁጥር አዎ ወደዚህ አሁን ወደ ነገርኩት ቴሌብር account ያስገቡና ደረሰኙን ደግሞ በቴሌግራም ይልኩልናል።
እሺ የደ- የቴሌግራም ቁጥራችንን ያዙ
እሺ የቴሌግራም ቁጥር ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
እሺ ሰላሳ ዜሮ ስድስት ከዛ እና ሙሉ ስሞትንና እ ሁሉ ስፖርት የሚጠቀሙበትንም ቁጥር ይላኩልን።
እሺ እሺ
አመሰግናለሁ።